ሄሎ
ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ሄሎ፣
አቤት። ምን ነው?
ሻምፒዮን ቤት ተጫውቼ ነበር እንትን ለመክፈት ፈልጌ
እሺ፣ እና እኮ እንትኑ ተሳሰብኝ ቃል ላይ ምትኩና ሌላ ትልኩልኝ ነበር።
እሺ፣ አብሯቸው ደናቃ ሳይሆን ምን አልሽኝ?
እዛ ሻምፒዮን አብሯቸው መ ይቆራረጣል ግ
ሻምፒዮን ወደ ያናግሯቸው። እሺ፣ የት የት
የተጫወቱበት ውላቸው
ስልክ ቁጥርስ ሌላ ነሽ?
ዌብሳይቱ ላይ አለ በላይ
አዎ፣ እዛ ላይ ላይ check ያደርጉት።
እሺ እናቴ መልካም አንቺ እሺ እሺ